ስፖርት ነው በኮምፒውተር ነው? hello hello ሁሉ ስፖርት ነው በኮምፒውተር ነው?
በ- ከሳምንት በፊት እንትን ብር ልከን ነበር ወደ አሪፍ እንትን ማለት ነው ቴሌ ብር እስካሁን ግን አልገባም እንትን ብሩን።
ከ- ከቴሌብር ወደ ሁሉ ስፖርት ነው ያስገቡት?
ከሁሉ ስፖርት ከሁሉ ስፖርት ወደ ቴሌብር።
አ- እሺ አሪፍ ቴሌ ብር ማለት ነው እሺ ቴሌግራም እኮ ልከን ነበር ሳምንት ምናምን አል- አል- አልፏል
ቴሌግራም ላይ እሺ ስምዎትን ይንገሩኝ።
ያው ላክልሽ ይሁን ስልክ ሀይ ብለው
አ hi ብለው ነው የሚልኩልኝ።
አይደል እንትን ልክ ነበር ይሄ ያገባሁት ቀን ማለት ነው
አዎ እኮ ገባኝ፣ ግን እኮ ምኑ ነው እ፣ አሁን hi ብለው ቡርቃ።
ይላኩልኝ። የቴሌግራም ስምዎትን ይንገሩኝ።
ጸጋ ዛብተካ
ጸጋዛብ ተካ
ጸጋዛብ ተካ ተካ።
አ
አይ እ፣ አልመጣልኝም እንደሱ።
አ ጸጋ ዛብተካ ኃይሉ አለ ሀይ ብለው ይላኩልኝ አሁን። እሺ
እሺ ላክልሽ እሺ